ጤና ይስጥልኝ ሁሉ ስፖርት ነው የምንወደው? ሁሉ ስፖርት ነው የምንወደው?
አድርጌው ነበር።
ምን አሉ? ምንድን ነው?
ሁሉም ስፖርት ላይ withdraw አድርጌ አዎ ሁሉ ስፖርት ነው። እሺ እኮ ወደ ቴሌ ብር withdraw አድርጌ ማለት ነው።
እሺ balance ኡን አላቀልኝም።
እሺ ከ transaction history ላይ ያልገባሉትን በቴሌግራም screenshot አድርገው ይላኩልን።
sent transaction ም አልሰራልኝም።
transaction history እየሰራ አይደለም እየሰራ አይደለም transaction history ው
transaction history ላይ sent transaction ምናምን እየተሰማኝ አይደለም እየተሰማኝ አይደለም ደንበኛችን እና ወይ ከጫጫታው ወጥተው ይደውሉልኝ ወይ ደግሞ በሌላ ስልክ ይደውሉ
የተሰማ አይደለም።
ይሰማኝ አይደለም በጣም ርቋል ድምጾት
ኧረ እባክህ አንተ hello